አዎ ብዬው ነበር እኮ እነሱ ናቸው መልስ ካልኩት በኋላ የደወሉለት
አቤት ሄሎ ሄሎ አቤት
እኔ መልስከው እ እ ውቃ አረበን በስነ ስርዓት ላይ አይሰማም። ቆይ መልሼ ልደውልልሽ